በርጌ ነው።
ሄሎ
ሄሎ ሄሎ፣ ዮናስ ምን ሆኖ ነው ዝም አለ እኮ?
አረ ድምፁ ምንም እየተሰማ አልነበረም። አንቺ ራሱ እሺ፣ ያው አሁን እሺ፣ አናግረው
እሺ፣ ላናግረው።
ሄሎ ሄሎ ብሩክ ወይ ዮኒ ሰላም ነው? እንዴት ነህ?
አለን አለን። እንዴት ነህ?
እንዴት ናችሁ እናንተ? ጠፋችሁ ሳ ኧረ አለን አለን አለን።
ካሸር አላገኘችልኝም። በእናትህ ካሸር እሺ፣ ዞሮች ፈልጌ ነበረ እስኪ እስከ ሰኞ ጠብቀንና ይሄ ከበዓል በኋላ ምናምን ስለተባባል እ እስከ ሰኞ ጠብቀኝና እኔ እልክልሃለሁ። ዩዘር እንደመጣ እኔ አሳውቅሃለሁ።
አዎ፣ ይዞሮች አሁን ፈልገን ነበር። አጋጣሚ ሆኖ በጣም ይፈልጓሉና ልጆች አዳዲሶቹ አ ተመዝግቧልና ያንተ አ ልከንላቸዋል። እነሱ አሳይን ሲያደርጉ እንልክልሃለን። እሺ
እሺ ወንድሜ፣ አይ ሰፖርት ቲም ላይ እንደዚሁ ላረግ ፈልጌ ወጥቷል። የለም ቴሌግራም ላይ የለም። አጋጣሚ ሆኖ ዋትሳፕ ዋትሳፕ ተጠቀም።
ዋትሳፕ ላይ ይሻላል።
አ ለጊዜ ዋትሳፕ ተጠቀም።
ዋትሳፕ ስጠቀም ይገባል ማለት ስልኩ?
ዋትሳፕ ልክሰ ስልኩ አዎ፣ ነበር በዚህ- 0903 እ 44 0903 44 አርባ አራት 67 47 ሰላሳ ሰባት አርባ አራት እም
እሺ፣
እም